ሄሎ ሄሎ ሄሎ ጤና ይስጥልኝ።
አቤት።
ሚሞ መልሼ ሄድኩሎት አዎ አዎ ለ admin የሚሰጠው አንድ ኪሎ ነጻ አልተሰጠኝ ብለው ነበር አይደለ?
አዎ አዎ okay እዚህም warehouse check አድርገን ነበርና
እ የአንድ አንድ ኪሎ ተሰጥቶታል ሽንኩርትና ቲማቲም ላይ
ግን እኮ እሱ የቲማቲም መቶ ዘጠና ዘጠኝ እና የሽንኩርት ደግሞ መቶ ሰማንያ ሶስት ብር አይደለ የከፈሉት?
አዎ okay ስለዚህ ልክ እኮ ነው።
ሂሳቡ ነው እንጂ የተቀነሰው እንትኑ አይመጣም ማለት ነው።
ምኑ
additional እንትኑ አይመጣም ማለት ነው service ኡ።
አይ ይመጣል። የእርሱ አሁን calculate አድርጎ system ኣችን አንድ ኪሎን ጨምሮ ነው ዋጋው የሚነግሩት። አሁን እዚህ ጋር የአራት ኪሎ ቲማቲም መቶ ሰላሳ ሁለት ብር ነበር የሚመጣው አጠቃላይ ክፍያ አዎ ግን እርስዎ የከፈሉት ዘጠና ዘጠኝ ብር ነው የሶስት ኪሎ ማለት ነው።
እሺ፣ የአንድ ኪሎን እኛ ነን ስለዚህ cover ያደረግነው።
አስሩ አስሩ ለዘጠኙ ከፍያለሁ፣ ለአንደኛው ለአስረኛው ነው ያልከፈልኩት እንደማለት ነው።
አ ልክ ነው። አንደኛውን እኛ ነው የምንሸፍነው።
ስለዚህ fully አስር ኪሎ የሚመጣው እንደዛ ለዛ ነው ማለት ነው።
አ አስር ኪሎ ካዘዙ አስር ኪሎ ይመጣልዎታል። ግን ክፍያ የሚፈጽሙት የዘጠኝ ኪሎን ነው። የአንድ okay ኪሎን እኛ ነው በቃ የምንሸፍነው።
አዎ፣ አይ በቃ እሺ።
okay እሺ።
additional እዚህ ላይ ተጨምሮ የሚመጣ ስለመሰለኝ ነው።
አይ አይደለም፣ ካዘዙት ኪሎ ላይ የአንድ ኪሎን ነው ዋጋ እኛ cover የምናደርገው።
okay እሺ።
እሺ መልካም ቀን።